hello ጤና ይስጥልኝ አቶ በኩምን ጤና ይስጥልኝ ሰላም ነው እግዚአብሔር ይመስገን
ቢሮ እንፈልግ የነበረ ኦፕሽን ኢትዮጵያ
እሺ ቢሮ ያለው አትላስ CPO ለማስገባት ነው እሺ አትላስ ከለላ ህንጻ ከለላ አትላስ።
ህንጻ ከቸሩ መድኃኒዓለም ቁርጥ ቤት ጎን ማለት ነው ሞቅ ያለበት ከታች አትላስ አትላስ ከለላ
አ ደሳለኝ ሆቴል ወረድ ማለት ነው ሌላስ አንድ ቦታ ነው አዲ አንድ ቦታ ነው በለውም branch የለውም እዛውን ደግሞ ለማየት የሚሄዱ አምባሳደር እዛ አምባሳደር።
ልጆች አሉ። እዛ መሄድ ይችላሉ አዎ፣ እዛ ልጆች አሉ እቃውንም አይተው መስጠት ይችላሉ እዛ እሺ እሺ አመሰግናለሁ አመሰግናለሁ እሺ እሺ መልካም ቀን እሺ እሺ